ሰላም
ሰላም ናችሁ?
ሰላም።
እንትን May ሀያ አራት ላይ order አድርገን ነበር እና እሺ እ- አብዛኛውን ትእዛዝ ተቀበለን። እንትን strawberry ግን deliver አልሆነልንም ነበረ። ወይ እናመጣለን ወይ return እናደርጋለን refund እናደርጋለን ብላችሁ ነበር።
እሺ፣ ስልክ ቁጥር ይንገሩኝ እስኪ።
አስራ ሶስት ሰባ ዘጠኝ እሺ ሰማንያ ዘጠኝ ሰማንያ ዘጠኝ ሰባ ዘጠኝ
ጸጋ በሚለው ነው።
ጸጋ የሚለው
ያው strawberry እስካሁን አልመጣሉትም። ሶስቱንም ነው ያልመጣሉት።
እ? እ?
ሶስቱም ነው ያልመጣሉት። ሙሉ አ
በቃ ይሄ ቆይ ስለሆነ አሁን refund ይደረግልዎታል።
በቃ መልካም ሪፖርት አድርግልኝ። thank you እሺ እሺ፣ በጣም መቀምቀም